ነው
የለፉ የለም።
አሁን ብር ከአካውንት አለ ትራንስፈር አድርጌ ነበር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ።
በዓለም ደረጃ ማዕከላዊ ባንኮች እንግዲህ በተከታታይ ገበያ ላይ ወርቅ ሄሎ ጤና ይስጥልን ቤስት ቤት የሚገኙ በወርሃ አሁን ብር transfer አድርጌ ነበር
OK እሺ እኮ በዚህ ቁጥር ነው?
አልገባም። አዎ ወደ ቴሌ ብር አልገባም ብሩ።
እሺ በዚህ አንዴ check ላድርግልህ ቁጥርን ትነግረኛለህ እሺ ዜሮ ዘጠኝ ሰላሳ አራት እሺ ዜሮ ዘጠኝ ሰላሳ አራት
አስራ ዘጠኝ
እሺ አርባ አራት ሰማንያ ሁለት
ስንት ብር ነበረ
አስር ሺህ ነው።
እሺ አንዴ ጠብቀኝ መስመር ላይ check ላድርግልሽ እሺ።
January ከ January እስከ September በነበሩ ጊዜ ከተገዛው እጅግ በጣም ከፍ ያለ ነው። በእነዛ ወራት ከፈረንጆቹ ሁለት ሺህ ሀያ ሶስት የመጀመሪያ ወር እስከ ዘጠነኛው